ሚቶ ኢትዮጵያ የደነኝ ባኮም ድርደው
ሰላም
ጤና ይስጥልኝ። ይሰማል?
ቆይብን እኮ ቅድም ደውለን ነበር እኮ
እሺ፣ ደንበኛችን አስመዝግቦ ነበር። ምንድን ነበር ያስመዘገቡት?
እ?
ጥገና ነው ደንበኛችን።
አዎ ቅድም እኮ ደውለን ነበር እኮ።
ድምፆት አይሰማኝም፣ ይቆራረጣል።
ቅድም ደውለን ነበር እልካለሁ ብለሽኝ ነበር እ?
አሀ፣ የጥገና ባለሙያ ነው ልካለሁ የተባሉት።
አይ አዎ እየሰራን እኮ አይደለም draft ኡ እየቀዳን አይደለም እሺ፣ ደንበኛችን በጣም ይቅርታ ስለተፈጠረው ችግር። ከስንት ሰዓት በፊት ነበር የደወሉት?
እ? እ?
ከስንት ሰዓት በፊት ነበር የደወሉት?
ቢያንስ አም- አሁን ስንት ሰዓት ነው? አምስት ሰዓት አምስት ሰዓት ነው።
እሺ፣ ደንበኛችን የ BGI መለያ ቁጥሩን ይነግሩኛል?
በጣም የ BGI መለያ ቁጥር ወይም BGI ID።
ሰጥተናል።
እሺ፣ ለእኔ ይንገሩኝና ድጋሜ እንድመዘግብሎት።
ቆይ እስኪ ድጋሚ ላ-